ሄሎ
ማከር እንዴት አመሸሽ?
ሰላም።
ሲቲ ስካን ነበረ
እሺ፣
እ፣ እዚህ ሚኒሊክ ሆስፒታል።
እሺ። መተን እንድንወስዳችሁ ነው።
አ
እሺ። ምን ነበር እስከ ነው የምትነሱት?
እ፣ ጭንቅላት ነው የሚሆነው መሰለኝ። ሶሪ ይቅርታ ዶክተር ልጠይቅና፣ ሲቲ ስካን የጭንቅላት ነው የምላቸው የጭንቅላት ሲቲ ስካኑ ፕሪስክሪፕሽኑ መድኃኒት አለ ወይ የለውም ወይ ምንድነው? CT ስካኑ መድኃኒት አለው ወይ የለውም? የለውም መድኃኒት።
የጭንቅላት ነው አ ሁለት ሺህ ሰባት መቶ
ኦኬ። አርሳችሁ ነው የምትመልሱን?
አዎ፣ አስተላልፋለሁ። አሁን መልሶ ይደውሉላችኋል። አምቡላንስ እሺ፣ እሺ፣ እሺ።